ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት?
አሁን ደውዬ ነበርና ከሁሉ ስፖርት ወደ CBE ብር ብር ለማስተላለፍ ከሁሉ ስፖርቱን ተቀንሷል። ወደ እኔ አልገባም እና ትሪዛ አክሽን ምንድን ነው የሚባለው? ትሪዛ አክሽን
transaction
አዎ፣ ከሱ ልክ ያለውን ወደ ቴሌግራም።
እሺ፣ እዛው ላይ ጠብቁ፣ ቴሌግራማችን ላይ ጠብቁ። እዛው ላይ ጥያቄም ሲኖሩት እዛው ላይ ጠይቁ፣ ይስተካከሉታል። እዛው ላይ ነው የሚመለስሉት።
በዛ ነው የሚመለሰው።
አዎ፣
እሺ፣ እሺ፣ እሺ።